ሀሎ ምስሩ አቤት።
እንዴት ነህ?
እግዚአብሔር ይመስገን።
ሃይማኖት ነች ሀይሚዬ እንዴት ነሽ?
አለሁልህ።
አለሁ ውዴ።
እኔ የምልህ እሺ።
እዚህ ቸርቸር ታውቀዋለህ አይደለ? ፒያሳ አ- አዎ፣ የት ነው ክፍለ ከተማው?
አራዳ እርግጠኛ ነህ?
I'm quite sure I'm quite sure። ምኑ ጋር ነው እ?
አራዳ?
ክፍለ ከተማ አራት ኪሎ ነው
እሺ እ?
እሺ።
በቃ ሁነኛ ሰው ጋር ነው የምትደውይው?
ሁን እንዴ ሁነኛ
አይ እ?
እናቴ። እሺ፣ እሺ thanks እንደዚህ እንክብካቤሽ ነው ጠፍቶብኝ ቅር እየተሰኘሁ ያለሁት።
አብሽሪ አለሁልህ። እኔ እንዳለሁ አለሁ የራሴ ነገር ውዝግብ ውስጥ ነኝ እንጂ ምንም መድኃኒዓለም አለ።
እንዳለሁ አለሁ አብሽሪ እሺ፣ እሺ